ነበረ እዛ ረዲት ሄሎ ሰላም ጤና ይስጥልን ረዴት ከችፕችፕ ነበር የምንደውሉት ተደውል አይሰራም ስልካችሁ።
ይቅርታ በጣም ዛሬ የሚወጡ አይተሞች ነበሩት እና እኮ በመኪና ብልሽት ምክንያት ዛሬ ልናደርስሎት አልቻልንም እና ነገ እንልክሎት ነበረ
ነገር አይቀርብኝ።
sorry በጣም ይቅርታ ነገ እናመጣሎታለን እያንዳንዱ item ላይ ደግሞ ያው ላይ ይቅርታ ያክል ሁለት ሁለት kg በነፃ እናመጣሎታለን
አመሰግናለሁ በጣም sorry መልካም ምሽት መልካም ነሽ።
እሺ